ጤና ይስጥልኝ። አርፍቴ ለሪት መኮመን ነው።
ከሁሉ ስፖርት በአሪፍ ጆ አድቤ ነበር። ከሀምሳ ቀን በፊት ነው ምናምን
ከስንት ቀን በፊት አለ?
ከሀምሳ ቀን በፊት አካባቢ።
እሺ ደንበኛችን በዚህ ቁጥር ነው ያስመዘገቡት?
የሆነ አዎ እንዲህ እደውላለሁ እንደዛ እያላችሁ እኔ እንጃ ቀልድ መሰለኝ። ሁለት ሺህ ብር ነበር።
ይቅርታ ደንበኛችን ስላረጋግጥሎት ምን ምን ደረጃ ላይ እንደደረሰ ስሞትን ይንገሩኝ።
እሺ መራዊ ኃይለሥላሴ
እሺ ደንበኛችን መስመር ላይ ጠብቁን።
እሺ።
እሺ ደንበኛችን መስመር ላይ አሉ?
አሉ አሉ።
እሺ መስመር ላይ ስለጠበቁ እናመሰግናለን። ወደ ሁሉ ስፖርት አመልክተው ነበር ከዚህ በፊት?
አይደለም እናንተ ጋር ነው ቀጥታ ያደወልኩት።
እሺ አሁን ባለሙያዎች ያደረሱን መረጃ ምንድን ነው? transaction እንዳልተገኘ ነው። ስለዚህ ምናልባት ከእኛ ጋር ከሌለ ወደ ሁሉ ስፖርት ነው ሊኖር የሚችለው። ለዚህ ሁሉ ስፖርትን ደውለው ያረጋግጡ።
okay እንትን ነው transaction ኑ screenshot ልኬ ነበር የሆነ ልክ- ቴሌግራም ልክ ነው ደንበኛችን። አዎ አስተላልፈንልዎታል። እኛ ከዚህ በኩል ያደረሱንን መረጃ yeah ሁለት ሺህ ብር ማውጣት እንደተቸገሩ በ May አስራ አንድ yeah ልከውልናል። screenshot ም አሟልተዋል መረጃ። ባለሙያዎቹ ያደረሱን መረጃ ምንድን ነው? transaction ኑ እንዳልተገኘ ነው። ከእኛ ጋር ካልተገኘ ወደ ሁሉ ስፖርት ነው እ፣ ሊኖር የሚችለው። ለዚህ okay ሁሉ ቴሌ ስፖርትን yeah ሁሉ ስፖርትን በምንድን ነው contact የማደርጋቸው?
ምናልባት website ኣቸው ላይ እ፣ ይኖራል contact እ፣ የሚያደርጉበት መንገድ። እኛ ጋር ስልካቸው የለም።
okay እነሱን ነው ማግኘት ያለብኝ ማለት ነው። እናንተን አይመለከትም።
አዎ ከእኛ ጋር የለም። አሁን እኛ ጋር ቢኖር ኖሮ ይስተካከልሎት ነበር። እስካሁን ድረስ እሺ እነሱ ጋር ደውላለሽ።
እነሱ ጋር ይደውሉና ያለውን መረጃ ያሳውቁን።
እሺ እሺ እሺ እናመሰግናለን ስለደወሉ። ሌላ የሚረዱት ነገር አለ?
የለም እሱ ብቻ ነው።
እሺ ስለ አገልግሎት የሀሳብ አስተያየት ካሉት ከሚሰሙት ድምፅ በኋላ ያስቀምጡ። መልካም ምሽት።
እሺ